ጤና ይስጥልኝ ልስፖርት ነው ባኮም ደዳው
ብር transfer አድርጌ ወደ ዋሌቴ እሺ
አየር ላይ ቀረ። ከቴሌ ብር ቆርጧል። ከዛኛው ደግሞ አልገባም።
ቴሌብር ላይ ከቴሌብር የተላከሉትን message በቴሌግራም ይላኩልን
እሺ ግን ሀያ ቀን ሆኖታል። ስልካችሁ እምቢ ብሎኝ ቁጥር እሺ ያዙ የእኛን የቴሌግራም እና እሺ።
እዛ ላይ ላኩልን
እም፣ ዜሮ ዘጠኝ ሰባ ስምንት
እሺ። ሰባ ስምንት አስራ ስድስት
ሰባ ስምንት አስራ ስድስት እሺ ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት እሺ